ሰላም ነው።
ሰላም አለ።
እሺ እንትን ባለፈው አዝዤ ግሩፕ አልሞላልኝ ነበር የድንችን ነው ቁጥሩ እንዴት ነው የሚመለሰው? ልልሽ ፈልጌ ነው። ሀያ አራት ሰዓት አልፎ ነበረ።
በዚህ ቁጥር ነው ኦርደር ያደረጉት።
አዎ በዚህ ነበረ።
ሰይዳ አዎ ሄዳ
ኦኬ። አዎ የድንች ሴል ያደረገ ኦርደር አለ በሳሳ
አዎ አዝዤ ነበረ። አልሞላልኝ ሌላ ሲም ላይ ገባውኝ።
አሳውቅሎታለሁ። ዛሬ ይመለስሎታል።
እሺ አመሰግናለሁ።
ይቅርታ በጣም እሺ። መልካም ቀን።
እሺ።